ሄሎ ሰላም ጤና ይስጥልኝ ቤስት ቤት
ቤስት ቤት እንትን አካውንት አዲስ አካውንት ማለት ነው።
እ እ እ እ አዲ- አዲስ account እሺ
እ ለመከፈት እ ፈልገን ነበር በሌላ በአስራ አምስት ቤት ነበር እና እሺ እንደዛ ከሆነ እንዴት እንደምትከፍት step ኡን ልላክልህ ቴሌግራም ላይ hi በለኝ
እ ቴሌግራም ላይ አዎ hi በለኝ እሺ በየትኛው በዚሁ ዜሮ ሶስት በሚለው
ዜሮ ዘጠኝ በስንት ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ እሺ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ሰባት አርባ ሰባት አርባ ስድስት አዎ አባቴ በዚህ ቁጥር hi በለኝ እና ልክልሃለሁ እሺ ቴሌግራም ላይ
እሺ እሺ አባት እሺ